hello ሰላም ጤና ይስጥልን። ዲስቶር ፈርኒቸር አዎ ከዊፕላስ solution ድርጅት ነው የምደውለው።
እሺ፣ ዊፕላስ solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ፣ አዎ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን በመሆን ያለምንም ክፍያ አገልግሎትዎን እንዲያስተዋውቁ ልንነግሮት እንወዳለን።
አሁን እዛ ሱቁ ላይ display ላይ ምናምን የነበሩትን በሙሉ አንስተናቸው ሌላ የምናስተካክለው ስለሆነ ደውልሽና እሺ፣ እንደገና መጥቼ እንመዋላለን።
እሺ፣ እሺ።